hello ጤና ይስጥልን።
ምናምን Donkey Tube ነው የምንረዳው።
አዎ ትላንትና ተመዝግቤ ነበር። ባለፈው ተመዝግቤ ነበር okay እሺ፣ እና አስገብቻለሁ ብር እና ሲኤምሲ እና አለች ብላኝ ነበረች እና አዎ ሲኤምሲ ሚካኤል የት- ቤተክርስቲያን ትንሽ ከፍ ብላ እሺ ድልድዩ አለ አይደለ? ድልድዩ አ አ Economics Association የሚል ህንጻ አለ።
Economic Association አዎ ህንጻው እሱ ውስጥ ነን ያለ ነው።
እሺ፣ ህንጻው ስንት ስንተኛው?
እ፣ ሶስተኛ ላይ ነን ያለ ነው። ታች አለ አለ- አለን እታች እሺ እሺ እኛ አለን ኢኮን ታች ኢኮኖሚክ Association Ethiopian አሶሲዬሽን Economics Association ህንጻ በላቸው እሺ እሺ እናት ድልድዩ አመሰግናለሁ።
ጋር እሺ አባቴ እሺ እሺ እሺ እሺ